ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ ምን ልርዳው? ቴሌቪ
ምን አሁን አሁን ቅድም ሰዓትና ሀምሳ ብር ማት አለብህ ብዬ ነበር።
እም
ሰዓትና ሀምሳ ብር
እሺ ገብቶሎታል?
ሀምሳ ብር ደርሶኛል፣ ግን ሰዓቱ አልደረሰኝም።
አልገባሎትም?
ካን- ካርዱ ገብቶልኛል፣ ግን ሰዓት ነበረ አሳየው የምን ሰዓት?
ሰዓት ሰዓት
እም
ሰዓት
አልገባኝም። የሀምሳ ብር ካርድ ገብቶሎታል?
ሰዓት ስልሽ ሰዓት ነው።